ሄሎ ሄሎ ጤና ይስጥልኝ። ከቤት ቤት ነበር ምደውለው።
አቤት ቅድም አምስት ሺህ ብር ኤሊን ብለኸኝ ነበር አይደለም ነው እኮ አለ አልሆነም። ምንድን ነው እኮ ማለት እኮ ገብቷል። አካውንትን ቼክ አድርገው እ በ- ባላንስ አሳይሃለሁ። እንትን ብዬ ስክሪንሾት አድርጌ ቴሌግራም ላይ ልክልሃለሁ።
እ?
አንተ ስትነግረኝ ፔንዲንግ ነበረ
አ እኮ ከዛ እኔ ሳስተካክለው ደግሞ እንትን ሆነ፣ ባላንስድ ሆነ።
አሁን ቴሌግራም ላይ አሁን አ አሁን እኮ ነው ያልኩ፣ ከአሁን ነው እኮ አሁን ያረኩት።
አልገባም። ቴሌብሬ አልገባም ነው እሱ ማለት
እኔ ደግሞ እንደገባ ስክሪንሾት አድርጌ በደንብ አረጋግጥና ካልሆነ እናሳውቃቸዋለን ለሳንቲም ፔ
አ አሁን አሁን ነው ያደረግሽው ወይስ በ- መቼ?
መጀመሪያ እኮ አንተ ማይተክ ፔንዲንግ ነው ብለከኛል አይደለ?
አ ፔንዲንግ ነው።
እኔ ሳይልክም ፔንዲንግ ነው። ከዛ ቼክ ስታተስ ሳደርገው ለቻቦት ባላንስድ ሆነ።
አ አሁን አሁን ያደረግኩት ብዬ አለው refresh አድርገው ቴሌብርህንም ቢሆን እዛ ላይ check አድርገው ብሩን። ከዛ እሺ።
አልገባም ካልክ ደግሞ ደውልና ለ SantimPay እናሳውቃለን። አንተም ትደውልላቸዋለህ። balanced ሆኖ አልገባለትም እንላለን። ግን አሁን refresh አድርገህ check አድርገው መጀመሪያ።
እሺ እሺ እሺ